ሳየው ስተዋወቀው ገናናነቱን ቀድሜ ባቀው እንደምሸነ ብረዳውማ ልቶ ነበር አገር ሳይሰማ ፍቅር ጀግና ነው ድማ አሸባሪ አለመተኳሽ አነጣጣሪ እያሳበደ እያገነፈ ለሰው ሳጋ አርጎኝ አረፈ ወይ ነዶ ወይ ነዶ ያብዳሎይ ሰወዶ በፍቅር አቤት ስቃይ መማረክ ነው እጅ ወደ ላይ አቤት ዕዳ አቤት ስቃይ መማረክ ነው እጅ ወደ ላይ እሳት አንሰፈሰፈ ቀድሞ ሳላስብ ልቤን ሰጥቼ ተብተነከንኩኝ እሱና cho đến ai mà mãi